ደ እ ውይ ለእንትና ነው የምትደውይላት መስሎኝ ነበር።
አሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከችብችብ ነበር የምንደውልሎት።
እሺ እናት ድንች order አድርጎ አልመጣሎትም ነበር። ነገ የት እንላክሎት location?
ድንቹ ቂሊንጦ ነው። ሌላም order ነበረኝ።
ቂሊንጦ የፋየው ጦራ ናቸው ሌሎች ምን አሉኝ?
ድንች ድንቹ ቂሊንጦ ነው።
እሺ
ሌሎች order ኦች ግን ጦራ ሌሎች ነው ያዘዝኩ።
መቼ ነው? ሌላ order አሉት ከድንች ውጭ?
አ ፓፓዬ እና ቲማቲም ነበር።
ዛሬ መምጣት የነበረበት ነው ወይስ ለነገ ፓፓዬ የሚመጣ ዛሬ ነበረ፣ ቲማቲሙ ግን ከነገ ወዲያ ነው። አይ እሱ በአምስት በሰባት ነው።
በሰባት ነው? እሺ በዚህ ስልክ አዎ።
ነው order ያደረጉት ፓፓያው?
አዎ እሺ መስመር ላይ ጠብቆኝ። ፓፓዬ ዛሬ order ያደረጉት አይደል? ከሱ ውጪ ነው? በሰላሳ አንድ ይሄኛው already ተረክበዋል። የመቼ ነው ፓፓያው?
ትናንት ትናንት የታዘዘ
በዚህ ስልክ ቁጥር ትናንት የታዘዘ የለውትም። ዛሬ ነው order ያደረጉት ፓፓዬ። hello
እሺ በቃ ስለዚህ ነገ ነው የሚመጣው።
ይሄ ፓፓዬው? አዎ በሰሽ ነገ ጦራ ሌሎች ማለት ነው።
አዎ፣ ያው በሞሉት location ነው የምንልክለው።
ጦራ ሌሎች ነው የሚሆነው።
እሺ እሺ እሺ እሺ፣ እናመሰግናለን። መልካም ምሽት።